ለማሪ ባባ
ሀይሉክስ ግጭት አለ
ሁለት ሺህ ስንት ነው ሀይሉክስ? ሁለት ሺህ ስንት ሁለት ሺህ ሁለት ሺህ አንድ ነው
ሀይሉክስ? ሀይሉክስ ያለ ሁለት ሺህ አስራ ስድስት እና አስር ላይ ነው ነው እንትን ዋጋዋ ጥራት ነው።
አራት ነጥብ ስድስት
ኧረ ሁለት ሺህ ላይ ነው አሁን ያየሁት እንትን ላይ ቴክቱ ላይ ነው ያለው ያየሁት እስቲ እዩትና መልስ ይደውልልን አባት